ጤና ይስጥልኝ ስፖርት በኩል ረዳት
አብራችን እንትና ሊቆርጥ
ይቆራረጣል። ደንበኛችን ድምፆት
አይሰማም።
ያው ይቆራረጣል።
ሀያ ሲም ነው አሁን ትመርጠው ወደ ስፖርት ላይ ለምኑ
አይ ሊቆርጥ ብዬ መ- እንትና ስፖርት ነው ሁሉ ስፖርት አይደል ስልኩ እኮ ግዴታ ሀያ ሲም ያደረገው ማን ነው?
ከሀያ በላይማ ማክሲማም እንትና ይላል እኮ እ እ
ከሀያ በላይ እኮ አይቆርጥም። ከሀያ በላይ አይቆርጥም።
ምንድን ነው ማክሲመም ነው የፈለጉት?
ሀያ ሲሆን አይሆን ይቆራረጣል ድምፆት ምንም አይሰማኝም።
አይሰማም።
ሌላው
አቤት አቤት ኔትወርኮቱን አስተካክሎ ይደውል አይሰማም ድምፆት ይቆራረጣል።
እኮ